Hello
አቤት። ሰላም ነው?
ምን ነበር?
ማታ አምስት ሰዓት አካባቢ እሺ ሁለት ሁለት ሺህ ብር withdraw ም ብዬ እዛው ቀረብኝ።
እሺ፣ ወዴት ወደ ቴሌብር ነው?
አዎ እሺ ንገረኛ እስቲ ስልክ ቁጥርህን።
ዜሮ ዘጠኝ አስራ አምስት
እሺ ዘጠኝ አስራ አምስት ሀያ አራት
እሺ የደወልክበት ነው?
አዎ እሺ ዜሮ ዘጠኝ ብሎ የሚጀምረው ነው? ዘጠኝ ብሎ የሚጀምረው እ?
account ክ ሁለት ነው። ዘጠኝ ብሎ የሚጀምረው ነው? ዜሮ ዘጠኝ
ዜሮ ዘጠኝ
እሺ ቆይ፣ እሺ ችግር የለውም። ቆይ ሌል ሁለት ሺህ ብር አይደለ?
ሁለት ወደ ሺህ ዜሮ ዘጠኝ አስራ አምስት ሀያ አራት ዘጠና ስምንት ሰማንያ ሁለት ሰማንያ ሁለት አዎ
እ?
ይኸው አሁን check አድርገው እሺ። balance ዶነዋል።
ወደ ቴሌ ብር ነው የወረደው?
አዎ ወደ ቴሌብር ወደ አዘዝክበት ማለት ነው። ወደ ቴሌብር እሺ።
ቁጥርክ።
እሺ እሺ።
እሺ እናመሰግናለን።
እኛም እናመሰግናለን።